ሄሎ ሄሎ ሰላም ጤና ይስጥልኝ ሰላም ነው አለን እግዚአብሔር ይመስገን አለን። memory full ብሎ ሊዘጋ አንድ ቀን ነው የቀረው እና ስናመጣው ማሽን?
ምን ደብዳቤ ጽ- ጽፈን ነው የምንመጣው? ምንድን ነው?
አይ አይደለም memory ሊዘጋባችሁ ነው ማሽኑ አዎ አዎ እሺ አንድ ቀን ማሽን የቀረው።
ማሽናችሁን ደብተሩ ከዛ ስራ አስኪያጅ ነሽ ተወካይ ነሽ አንቺ
አይ እ፣ እኔ ሰራተኛ ነኝ።
ሰራተኛ ተወካይ ወይ አይደለሁም።
ወይ ባለቤቱ ወይ ህጋዊ ውክልና ያለው ሰው ማሽኑን ደብተሩን ገቢዎች ታሳውቃላችሁ። memory ሊዘጋብን ነው ከዚህ በኋላ ስራም ቢመጣ በእጅ በእጅ ነው ደረሰኝ የምንቆርጠው ብላችሁ የማሽን ቁጥራችሁንና TIN number ኣችሁን አስመዝግባችሁ የእጅ በእጅ ደረሰኛችሁንም ያቆምንበት ከዚህ ጋር ነው፣ አሁን ደግሞ የምንቀጥልበት ከዚህ ጋር ነው ብለሽ አስመዝግበሽ ይዘሽልን ትመጫለሽ።
ሲኑን እና ወይ ስራ አስኪያጁ ማሽን- ይመጣል። አዎ ንግድ ፍቃዱን ኮፒ ስራ አስኪያጁ ንግድ ፍቃዱ በሱ በሱ ስም ካለ ንግድ ፍቃዱን ኮፒ፣ መታወቂያውን ኮፒ፣ ደብተር፣ ማሽን እ ሄሎ መታወቂያ እየጻፍኩት እኮ እሺ፣ መታወቂያ እና ንግድ ፍቃድ ስራ አስኪያጁ የሚመጣ ከሆነ እና ደብተርና አይመጣም።
ማሽን ደብተርና ማሽን እ?
እሱ አይመጣም። እ፣ ህጋዊ ውክልና ያለው ሰው አለ ውክልና ያለው ሰው ሊኖር ይችላል። አዎ የውክልና ማስረጃ አዎ በቃ ውክልናውን ኮፒ መታወቂያውን ኮፒ እና ንግድ ፍቃድ እሱ ላይ ጻፊበት። ንግድ ፍቃድ ንግድ እና ንግድ ውክልና ፍቃድ